hello ወይ ሰላም ነው መተና መደርዶት አለሁልሽ። ቅድም እናንተ ጋር አንድ patient እዚህ ቦሌ branch ነው አይደለ?
አዎ አንድ patient መጥቶ ነበር እና በፊት ስታችት ነበር MRI ተነስቶ እሺ ጓደኛዬ ነው አብዮት እሸት ሚል እሺ
እና ሪፖርት በቴሌግራም ላይ ልክለታለን ብላችሁ አላካችሁም ነበር። በእናትሽ አስቸኳይ ነው ዶክተር ስለምትወጣብን ነው ሪፖርቱን አላመጣችሁም አለች።
ማነው ስሙ?
አብዮት እሸት እሺ ከደረሰ ቁጥር ልንገርሽ፣ የቴሌግራም ቁጥር የኔን ቁጥር ልንገርሽ።
የራስ የደወልክበት አይደለም።
ይሄ አይደለም ሌላ ቁጥር ልንገርሽ።
መጀመሪያ መድረሱን check ላድርግ እና ልደውልልህ።
በእናትሽ ቶሎ በይ ልትወጣብን ነው እንካለን ብለውት እስካሁን አይ አላኩለት።
ነው አልደረሰ ይሆናል። አብዮት እሸቴ ነው ያልከኝ።
አብዮት እሸት እሺ እሺ ልደውል።
ደርሷል ልክልሃለን ብለውት ነበር። እሷ ደግሞ ልትወጣብን ነው አሁን አናገኛት ከክፍለ ሀገር ነበር የመጣው። በእናትሽ please ተባበር